እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረችኝ ማለት መንፈሴን አወቀው። አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው። የሰቀቀን ወንጂ የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረችም ማለት መንፈሴን አወቀው። የሰቀቀን ወንጭፍ የመለየት መርዶ ለምን ለምን ጣልሽብኝ ፍቅሬውን የሐዘን በረዶ እያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው የሰቀቀን አንጂብ የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት ዋ መቼም ሲያልቅ አያምር እንዲህ ሆኖ ቀረ የልጅነት ጊዜ እንደተለያየን ሳላይሽ ላንደዜ ሳላይሽ ላንደዜ ዋዋ